ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ደውዬ ነበረ እንትን screenshot አድርጌው ነበረ በምን ስልክ ላክላችሁ
ምን አለኝ?
ብር ተወስዶ ነበረ
እሺ ዝውውር ታሪክ ውስጥ ገብቼ screen ሽጌው ነበር። በምን ስልክ ነው የምልክላችሁ?
እሺ ሁሉ ስፖርት ላይ ገብቼ ስልከው ዜሮ ዘጠኝ ለእናንተ አልደርስ እ ዘጠኝ ሰባ ስምንት
እ እስኪ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እ ቆይ እስኪ አንዴ እሺ sorry አንድ ስልክ መያዝ አባይ ስልክ መያዝልኝ አንዴ ዜሮ ዘጠኝ ስልክ ስልክ ስልክ ስጠኝ አሎ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ዘጠኝ ያዝ ይሽ ያዝ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
አዎ እሺ